hello ጤና ይስጥልን ቤተሰቤ
ሰላም ነው።
ሰላም
እ ትኬት እስኪ free bet ለማስለቀቅ ነው።
እሺ አንዴ
cashier code ልንገርሽ እሺ
አስራ አንድ ሰማንያ አራት
አስራ አንድ ሰማንያ አራት ሰማንያ ዘጠኝ
እሺ ቀልድ ይቅርታ አስራ አንድ ሰማንያ አስራ አንድ አስራ አንድ ሰማንያ አራት እሺ
ሰማንያ ሀያ ዘጠኝ
እሺ ሁለት ልውስት ነው እሺ ያለው ይሄ ጨዋታ ቦነስ የለውም
እሺ እሺ ሌላ አለ
ሌላ የለውም። thank እሺ መልካም ቀን ወንድሜ እሺ እሺ ዘላት